አሎ ጤና ይስጥልኝ።
ጤና ይስጥልኝ።
ሊያንስ ኪችን ነው።
ነን ከአሪፍ ፔ ነበር የምደውለው።
መልካም። እሺ POS ማሽናችን ላይ transaction እያየን ስላልሆነ ምናልባት ያጋጠመ ችግር ካለ ለመጠየቅ ነበር ደንበኛችን።
አይ ምንም ያጋጠመ ችግር የለም። ብዙ ስራ ስለሌለ ነው እሺ፣ እና ማብራት ስለሌለ ነው።
ደንበኛችን ስምዎትን ልያዝ ስምዎትን ማን ልበል አንተ ነህ።
እሺ ደንበኛችን እሺ፣ መልካም። እሺ፣ ምናልባት ችግር ካለ ግን ዘጠና ሶስት ዘጠና አምስት ላይ ደውለው ያሳውቁን።
መልካም። እሺ፣ እሺ፣ እናመሰግናለን። መልካም ቀን።
እሺ፣ መልካም